ጤና ይስጥልኝ ማሊባባ ማልበባ እንዴት ነው?
እግዚአብሔር ይመስገን።
Okay ና ፈልገን ነበረ የ Vitz ሁለት ሺህ አራት ምን አላችሁ?
አሉኝ?
Vitz ሁለት ሺህ አራት ፈልገን ነበረ አላችሁ?
አዎ አለን።
እ
አዎ Vitz ነው ያሉኝ።
አ
ሁለት ሺህ አራት አ
እስቲ ቁጥር ልስጦትና ደውሎ ይጠይቋት። ዜሮ ዘጠኝ አርባ አራት
እሺ ዜሮ ዜሮ
ዜሮ ዘጠኝ አርባ አራት
አርባ አራት
ዜሮ ዜሮ
ዜሮ ዜሮ
ሰማንያ ሰባት አስራ አንድ
ሰማንያ ሰባት
አስራ አንድ